ሄሎ ጤና ይስጥልኝ እሱን
ሄሎ ሄሎ አቤት
አክሲዮንም ይሸጣል ሲባል ሰምቼ ነበረ።
እሺ አዎ ልክ ኖት
የት ነው የማገኘው?
አሁን ስምና ቁጥር እየመዘገብን ነው ሀምሌ አንድ ላይ ነው ሽያጭ የምንጀምረው
የምን ድርጅት ነው ያልሽ የተባለ?
ፍሊንጅስቶን ፍሊንጅስቶን እ?
ሆምስ እ?
ፍሊንጅስቶን ሆምስ
ፍሊንትስቶን ሆምስ አዎ
አክሲዮን መሸጥ ይቻ- መ- መግዛት ይቻላል።
አዎ ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ
መ- ሐምሌ ከሐምሌ በኋላ ነው መሸጥ የምትችሉት።
ሀምሌ አንድ አንድ ላይ እንደውሎታለን እሺ እሺ ማን ልበል ስሞትን
ሰለሞን።
እሺ ስልኮቴና አሁን የደወልኝ አስራ ሁለት ቤት አዎ እሺ ምን ላይ ነበር ማስታወቂያችን የሰሙት
በሬዲዮ ነው አንድ ጊዜ የሰማሁት።
እሺ እሺ እሺ ደውሎታለን አመ- አመሰግናለሁ።
እሺ ደህና ዋሉ